hello ሰላም ጤና ይስጥልን Best Bet
አብሮ ይስጥልን። hello ወይ ሰላም ነው?
ደህና ደህና እንትን ነበር እናት የ jackpot ቆርጬ እሺ
የመጀመሪያው በ December nine ላይ ነበር እንትን ያልኩት እንትን five December five
እ ከዘጠኝ እስከ አስራ አንድ ነው የሚያልቀው ጨዋታ ይላል።
እ እ እስካሁን ግን open ነው እንትኑ የቆረጥኩት bet
open ነው የሚያሳየው።
አ ሁለ open ነው።
እሺ ቆይ አንዴ ጠብቀኝ።
እሺ ቁጥሩ በዚህ በደወልኩት አይደለም። እሺ
open ላይ ነው የሚያሳየኝ እያለ ነው።
hello
hello ቆይ አንዴ እሺ እንትን ነው። እሺ በዚህ ቁጥር አይደለም። እሺ እኮ ሌላ ቁጥር screenshot ነው አድርገህ ላክልኝ እስኪ ቴሌግራም ላይ።
ልላክልሽ።
አዎ በዚህ- እ- group አችሁ በዚህ አገኘዋለሁ።
እ?
ቤስ አዎ።
normal እሺ አይ አይደለም በዚህኛው ሳይሆን እ፣ ዜሮ ዘጠኝ አለ ዜሮ ሶስት
ዜሮ ዘጠኝ ዜሮ ሶስት አርባ አራት
ቆሽ ዜሮ ዘጠኝ ዜሮ ሶስት አርባ አራት ሰላሳ ሰባት አርባ ሰባት ሰላሳ ሰባት አርባ ሰባት እሺ እሺ እሺ ልካለሽ። ግን active አይደለችም እንትኗ ዜሮ ሶስት አርባ አራት ሰላሳ ሰባት አርባ ሰባት አዎ ቴሌግራም ላይ እሺ።
ብቻ ነው ለቴሌግራም ብቻ እሺ እሺ እሺ